ኧረ ተው ተው ተው ተው ቤት ቤቶች ተው።
ይቅርታ ምን አጋጥሞት ነው?
ብራችንን መብላት ብቻ ነው እንደምትወዱት? ለምንድን ነው withdraw ስናደርግ ብራችንን የምታስቀሩብን?
እኛ እኮ አናስቀሩም። በዚህ ስልክ ቁጥር ነው withdraw ያደረጉት።
አይደለም ወገባችንን በጠሳችሁን። እሺ ያል
እሺ እንዲያሉ እንጂ ስልክ ጥላ ይኸውልሽ፣ ከትላንት ወዲያም አንዴ ሁለት ሺህ አንዴ ሺህ ብር አንዴ ሶስት ሺህ ብር ከትላንት ወዲያ
እሺ እናየዋለን። እሺ በዚህ ስልክ ቁጥር ነው?
ዜሮ ዘጠኝ ሰባ ሰባት እሺ ዘጠና አምስት እሺ ሰማንያ ስምንት እሺ ሀምሳ አንድ
እሺ ስንት ስንት ብር ነው ያሉት?
ሁለት ሺህ አንዴ ሺህ ሶስት ሺህ የመቼ የመቼ ነው?
ከትላንት ወዲያ ከትላንትና ደግሞ ሺህ ብር ስምንት መቶ ብር
እሺ አንዴ መስመር ላይ ጠብቁ፣ እያየሁት ነው።
reefni na fixanii barchaasumatti gisee tokkorra seenu dhibba saddeet furuu ni qaba. Biyya qorraa fadhee ni jira. Akkaawuntii lakkii akkaawuntii wanta bitee.
እሺ ወደ ዜሮ ዘጠኝ ሰባ ሰባት ዘጠና አምስት ሰማንያ ስምንት ሀምሳ አንድ ነው የሚልኩት።
አዎ።
አንድ ሺህ ብር
ዛሬ
የትናንት ነው አንድ ሺህ ብር ሁለት ሺህ ብር ውስጥ
እኮ እያየሁት ነው። እሱንም ኮንፊርም ያደረኩሉት ነው ወደ ዜሮ ዘጠኝ ሰባ ሰባት ዘጠና አምስት ሰማንያ ስምንት ሀምሳ አንድ እሺ ልክ ነኝ አይደል? ስልክ ቁጥሩ ሁለት ሺህ ብር ሶስት ሺህ ብር ወደ አምስት ሺህ ምናምን
እሺ አንድ ሺህ እና ሁለት ሺህ አሁን ገብቶሎታል። ሌላ አለ?
አካውንት ተበላሸ። አካውንት ሄሎ ሄሎ ስራ ፈደኝ
ሄሎ ሄሎ